ጤና ይስጥልኝ ጉዞ ኢትዮጵያ በሽአሮ ነኝ እባክዎ ምንድነው?
ሲሊንደር አዝዤ ነበረ
እ ደውለው ነበር አስመዝግበው ነበረ?
አዎ ሳምንት አለፈኝ ትኬት ቁጥር ሰጥቶታል?
አዎ ይንገሩኝ።
አስራ ሶስት ስልሳ አራት ሰዓት እሺ ትንሽ ጠብቁኝ። መስመር ላይ ያሉ ደንበኛችን አዎ አዎ ሃይማኖት አዎ ሃይማኖት የተመዘገበው አዎ
እሺ ደንበኛችን ነው። እዚህ ጋር እንደማየው ከሆነ ከስድስት ቀን በፊት ነበር ያስመዘገቡት። እስካሁን ምንም አይነት ጥሪ አልተቀበሉም።
ምንም ነገር አልተቀበልኩም።
እሺ ደንበኛችን ድጋሚ እስካሁን ድረስ እንዳላጣሉት አድርጌ መዝግቤ አስተላልፍልዎታለሁ።
እሺ እሺ ሌላ ነ ምንም እንዴ ነገር አለ?
አይ በቃ እሺ ስለደወሉ እናመሰግናለን። አገልግሎት የሌሉትን ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ።
እሺ እሺ መልካም ቀን።